ሄሎ ሄሎ
ሄሎ ይሰማል። ምን እንርዳዎት? ዋሽንግተን ሕክምና ማዕከል።
እ፣ ዋሽንግተን ክሊኒክ ነው።
አዎ፣ ምን እንርዳዎት?
እዚህ የቡልቡላውን ማግኘት ትችላለህ እንዴ?
የቡልቡላ የእናቶቹ ሆስፒታል።
አዎ፣ እባክሽ ታስቸግር።
እሺ፣ አንዴ ጠብቁኝ። ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት በድጋሚ እሺ፣ በጣም እሺ፣ እሺ።